ሀሎ ጤና ይስጥልን። የኢቢኤስ ጥሪ ማዕከል እሺ ሰላም ማሪ፣ እንዴት ነሽ?
ደህና ደህና። እባክዎ ምንድን ነው?
እ የዱባይ ትኬት ማወቅ ፈልጌ ነበረ እሺ፣ ለመቼ ነው የፈለጉት?
እ ከአንድ ሳምንት በኋላ
አንድ ሳምንት በኋላ። በምን አየር መንገድ?
እ በኢቲም ቢሆን ችግር የለውም በኢቲ business class፣ economy class?
እ እ?
business class ነው ወይስ economy class?
አ economy economy economy class። እሺ፣ መመለሻ መቼ ነው?
እ ከአንድ ሳምንት በኋላ
አንድ ሳምንት በኋላ።
እ?
እሺ፣ መስመር ላይ ጠብቁ እባክዎ።
እሺ እሺ።
አይ የመጀመሪያ ነው።